ሄሎ
ሄሎ ሰላም ሄሎ ጤና ሄሎ ይስጥልኝ።
አብሮ ይስጥ- ሰላም ጤና ይስጥልኝ። አይሰማም?
ይሰማል።
አብ አዎ
እሺ ነው ደውለው እ
ከ We Plus Solution ድርጅት ነው የምደውለው።
ከምን We Plus Solution እሺ እ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እ፣ እሺ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። እ፣ ድርጅታችን ከእያንዳንዱ trip ላይ አስር percent ሲሆን ከምንቆርጠው አስር percent ላይ አራት percent ኡን ለአሽከርካሪዎች የምንሰጠው ይሆናል። እ፣ ይህንንም ያደረግንበት ዋና አሽከርካሪ ለምሳሌ ያክል እ፣ ጡረታ፣ ሕክምና፣ ሌሎች ጥቅማ ጥቅሞች ስለሌላቸው እኛ ደግሞ እንደ ድርጅት እነዚህን ክፍተቶች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዘን መጥተናል። እ፣ ሀሳቡ እንዴት አዩት?
አለ።
እሺ እሺ፣ መልካም። እርሶም ካሪ- ከተጉ
ይቆራረጣል ድምጽ አባ እ፣ አይሰማም?
ይቆራረጣል ያ። okay።
እሺ፣ እ፣ We Plus Solution Program የሚል application አለን። እ፣ እሱን ከ Play Store ወይም ከ App Store በማውረድ እ፣ መመዝገብ ይችሉ። ከዛም በተጨማሪ እ፣ ቴሌግራም ላይ ስልክ ቁጥር ሊኖር እዛ ላይ መመዝገብ ይችላሉ። በማንኛውም ሀሳብ አስተያየት፣ እንዲሁም ጥያቄ ካሉት በማንኛውም ሰዓት ደውለው ማናገር ይችላሉ።
እሺ እሺ አባ።
እኛ ጋር አንድ ማይል saving investment
ምን አልከኝ? ሄሎ ከኛ ጋር አንድ ማይል saving investment ሆነ አብ-
hello።
hello፣ አይሰማም?
ምን አልከኝ? ይቆራረጣል።
ይሰማል?
ሄሎ ሄሎ፣
ሄሎ ሄሎ
ሄሎ፣ እሺ።
አይሰማም?
አሁን ይሰማል።
እ፣ በምልክልህ ስልክ ቁጥር ማንኛውም ሀሳብ እንዲሁም ጥያቄ ካለ በማንኛውም አዎ።
ሰዓት ደውለህ ልታናግረን ትችላለህ።
እሺ እሺ እሺ፣ እናመሰግናለን። መልካም ጊዜ ይሆነልህ።
እሺ እሺ፣ እሺ።